ተማህፀነ ተማጠነ አማህፀነ አማጠነ ኮነ በሰላሳ ስድስት ይፈታል። ሀያ ሁለቱን በርባ ቅምር ክፍል ገጽ ሀያ ሰባት በርባ ቅምር ክፍል 27 ገጽ 46 እና 47 እይ 14ቱን በዚህ እናሳያለን። እይ ከውነከ አምላከ ግብት ረባ ጠቀመ ወኮንኩ ከመጉጋ ዞረ ዛቲ ተግሳጽ ትኩነኒ ትስራኝ ትቅጣኝ ትብቃኝ ትዝትበለኝ ትረመኝ ወኢይከውን ፍሬ ውስተ ዓለም ተገኘ ወመሰረተ ንጽህነ ኮነ ጸና ወኮንኩ ከማዕርገ መረብ ጮኸ ወኮነ አጽመ ያዕቆብ እምግብፅ ተመለሰ እለ ይከውኑ ጸሎተ ኩሎሙ ቅዱሳን አሳረገ ወኮነ ማየአይህ ዘነበ ወኮነ ልብሰ ሳሙኤል ተቀደደ ወኮነ ደማቲሆሙ ለሰማይት ፈሰሰ ወኮነ አጽመ ሮቤል ጠቆረ ወኮነቶ ሀዘለ ኤርምያስ አስረጀ ወኮነ ጴጥሮስ ቁልቁሊተ ተሰቀለ የነቤት ነባር ተረፍ ባኑ ሰይጣን ብህኑ የሰው ስም ፌባኑ መንፈስ ቅዱስ ቁጥኒ ቅማል አጣኒ ያይጥ ጎበዝ ጵሪዮኒ እግር ብረት መና አምላክ ባዝግና ድሪ አውጢና ስልቻ ጳጳፊና ማሽላ ጵርፋና የወፍ ስም መድፍን ሳጥን መርስኔን ምስርች ሲባን አብሽ ሪሮን ወንዝ ቁፈን አይብ ቲያጥሮን ከተማ ቆሪሮን ወንዝ አሮራን ሽቱ አቃሮን ዝንብ አቃጣን ፌንጣ አቃህዮን ሽቱ አክሳሮን አክርማ አይገን አብሻት አጶሮግን እንቁ አፊዮማክን ጉጉት ኢዮጶርጊዮን እንቁ ኢዮጶርጊዮን እንቁ ኤክሶን ዘይት እቋን አጓት ከማንዮን አብሽ ከሜሊዮን ቃሞ ከርከዴን ከርከበዴን የወፍስም ክን ገለባ ወሪዶን ድንጉላ ዛግዜን እንቁ ድማክን ያንበሳ ገልገል ጠብደን አንቀልባ ጤሜን የጣዖት ምስል ጽብን ሽቱ